ጤና ይስጥልኝ ስፒክ
እነ ቤት ስግት ነዋ።
ቤት ስዊት ነው።
አዎ ያልደረሰኝ ብር አለ አምስት ሺህ
ዊዝድሮ ያደረጉት ብር ነው።
አዎ አሁን ሶስት ቀን ይሆናል አራት ቀን ሳይሆን አይቀርም። ሳንቲም በሳንቲም እንትን አርግቼ ሲስተም ምናምን ብላችሁ ነበር።
okay፣ በዚህ ስልክ ነው።
አዎ
እሺ፣ check ላድርግሎት። መስመር ላይ ይጠብቁኝ።
አስራ አራት በቀን አስራ አራት ነው እሱ።
አስራ አራት
አዎ እሺ፣ እሺ Hello፣
አቤት አቤት ወደ bet site account ኡ ተመልሷል።
ተመልሷል።
አዎ፣ አሁን መልሰው withdraw ማድረግ ይችላሉ።
አሁን ለመለ የመለስክልኝ አዎ፣ አሁን አሁን እሺ check ያድርጉትና ካልተመለሰ ይደውሉልን። ግን ተመልሷል።
እሺ እሺ እሺ፣ እሺ መልካም ቀን።